ጤና ይስጥልን ቤስት ቤት ቤቲ ነው የምንረዳው።
hello ሰላም ጤና ይስጥልን ቤስት ቤት።
ቅዳሜ ዕለት በኦንላይን በልቼ ነበርና
እሺ
ከዛን ከጥቂት ሰዓት በኋላ right አስቀምጦልኝ ብሩንም አስቀምጦልኝ ነበር እሺ
እና ወደ ሞባይል ባንክ ሳስገባ ብሩን ከዛ ላይ ቀንሶታል፣ ግን አልገባልኝም እስካሁን።
ወደ ንግድ ባንክ ነው የላከው በቻፓ በኩል አህ
settle ያደርጉታል። እሺ ዛሬ system ስለተበላሸ ነበር ቅዳሜ እና እሑድ እ።
ሲቢኢ ዛሬ settle ስለሚደረግ ይገባልሃል። እሺ እሺ፣ መልካም